Hello
Hello, ሰላም.
ሰላም.
Hello.
ይሰማል?
Okay, ሌንጮ ነኝ።
ሌንጮ Okay, ማን?
ሰሞን ገረሽ ነው።
አዎ ሌንጮ ታ-
አዎ ያው ጉዳይ ምን ላይ ደረሰ ለማለት ነው።
አዎ አሳውቅ ያለው ለሚመለከተውም አካል አሳልፍ ያለው እኔ እኔ አሳውቃለሁ ደውዬ።
ኦኬ ልጠብቀው ሰሞኑን።
አዎ
እሺ እሺ።
እሺ